ጤና ይስጥልኝ በሽት ቤት ቤቴ ነው የምረዳው። ምን አልከኝ? ድምፅህ ርቋል ይቅርታ ሄሎ እሽ ንገረኝ አስራ አንድ እሺ እሺ ገና የዛሬ ጨዋታ አለ እኮ ገና የዛሬ ጨዋታ አለው አላለቀም ጨዋታው ይለቅና ቦነስ የሚሰጥህም ከሆነ ታየዋለህ እሺ እሺ እሺ እ
ሀያ አስራ ዘጠኝ
እሺ ይሄ lost ነው እሺ ጭራሽ ሰባት ጨዋታ ወጥቶብሃል
ሀያ ሰባት ጨዋታ የለም።
አዎ ምን አልከኝ እሺ በቃ ይቺ እሺ እሺ መልካም ቀን